ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
ብር withdraw ብዬ ነበርና አልገባልኝም። በመጀመሪያ በሺህ ብር ነበር የሞከርኩት።
እሺ
ከዛ insufficient balance ሲለኝ balance እያለኝ ማለት ነው እም፣ ደግሜ እንደገና በቴሌብር ሞከርኩት እም፣
እንደዛ አለኝ። ከዛ በኋላ ስገባ ተቀንሷል፣ ያ ብር ተቀንሷል። ግን የት እንደሄደ አልገባልኝም። ወደ ሲቪ እና ወደ ቴሌብር
እሺ ከዝውውር ታሪክ ውስጥ ይግቡና ከዛ ባንክ ስ- የባንክ ዝውውር የሚል አለ።
እሺ እዛ ውስጥ ይገቡና አሁን ያሉትን ገንዘብ መጠን ፎቶ አንስተው በቴሌግራም ይልኩልናል።
እሺ እሺ፣ ቁጥር ይያዙኛ የቴሌግራም
እ- እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት
ሰባ ስምንት አስራ ስድስት እሺ ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ኦኬ እሺ ቴንኪው እሺ